ነው ጤና ይስጥልኝ።
ጤና ይስጥልኝ።
ኢትዮ ኪሮስ ነው።
አዎ
ምንዳውላ ከቢዝነስ እህ እህ ከዊፕላስ ሶሉሽን ነው የምደውለው። እ፣ ይቅርታ።
ዊፕላስ ሶሉሽን ድምፅ። እሺ፣ አልሰማሽም? አይ መንገድ ላይ ሆኜ ይቆራረጣል ድምፅሽ።
ከዊፕላስ ሶሉሽን ነው የሚባል ድርጅት ነው የምደውለው።
እሺ ምን ልርዳችሁ?
ዊፕላስ ሶሉሽን አገልግሎት ሰጪ application ሲሆን ከሀምሳ በላይ የተለያዩ እ፣ አይነት service ኦች አሉት እና እነዚህን አገልግሎቶች እንደ ተጠቃሚ ማየት ከፈለጉ ዊፕላስ ሶሉሽን user የሚለውን application ከ Play Store ና App Store ላይ ማውረድ ይችላሉ። እ፣ ተመልክተው እንደ provider ለመስጠት እና አገልግሎት ለመስጠት ዊፕላስ ሶሉሽን provider የሚለውን እ፣ በመጠቀም application በማውረድ እ፣ ማስመዝገብ ትች- ይችላሉ። ድርጅቱን በነፃ ማስታወቅ ይችላሉ።
እሺ ጥሩ። ከዛ
ከዛ ማስታወቅ ይችላሉ። ምንም የሚቀበለው እ፣ ክፍያ የለም። በነፃ ነው የሚያስተዋውቁት።
ጥሩ። እሺ ለምን እናንተ ምን ትጠቀማላችሁ ታዲያ በዚህ?
እኛ በ transportation ነው እና ከ transportation በምናገኘው ነው ከአሽከርካሪዎች ነው የምንቆርጠው። እናንተ ግን እ፣ እዛው እናንተ ተመዝግባችሁ እናንተ ናችሁ customer የምታገኙት እና እ፣ ግብይት የምትፈጽሙትም እ፣ ማግኘት የሚችሉትም ከእናንተ ጋር ነው። እ፣ እሺ
ጥሩ። እሺ እስኪ እ፣ መልካም። ስለዚህ ከ Google Play Store ላይ ነው የማወርደው።
አዎ ዊፕላስ ሶሉሽን provider የሚለው እሺ text አድርጊልኛለሽ link ኡን።
እችላለሁ። አዎ መልካም። እሺ እሺ፣ መልካም ቀን።
አመሰግናለሁ።